hello
ሰላም ነው
ሰላም ነው፣ እግዚአብሔር ይመስገን። እንዴት ነው?
አለን አለን። እሺ ምን ነበረ?
አዎ እንትና በእናትህ game ኡ ለመጫወት አልቻልኩምና
hello
ወይ እሺ ይሰማኛል።
አባ እሺ ምን አልከኝ?
game ኡን ለመጫወት አልችልምና እ?
game ኡ ሲገባ እሺ withdraw ም ማድረግ አልችልም። ብርም እ?
ጠዋት ደውዬላችሁ ነበረ ልጅቷ እንከፍታለን ብላኝ እሺ እስካሁን አልከፈተለች።
ማለትም ብር አስገብተህ እ፣ መጫወት አትችልም ነው?
መጫወት አልችልም፣ ሊገባ አልችልም። ወደ አሁን log in ስለው password ኡን ሳያስገባ እሺ ይገባልኛል፣ ግን game ኡ አሁን ሲነካ አይገባም ወደ ውስጥ።
ወደ game ኡ አይገባልህም ነው?
አዎ game ኡ አይገባም። ከዛ ግን account ቢገባም ላይ አለ ብሩ።
ብር አለ አራት ሺህ ምናምን ብር አለ።
ስለዚህ እንትን አድርግ። በ Chrome ነው የምትጠቀመው።
አይ በጎግል ነው።
ስለዚህ ክሮ- በ Chrome ተጠቀም። Chrome ህንም update አድርገው። እሺ
እሺ ይሄ የኮንትን ጉዳይ ስለሆነ Chrome ህን update አድርገህ በ Chrome አድርገው ይሰራልሃል። እሺ አየህ አየህ።
እሺ፣ thank you ችግር የለውም።